ትጠፋለ ብሎ እየደገመው ጠላቴ የታለ? አረ እኔ ሳለሁ በሕይወቴ ኢየሱስ ስላለ በአንዳች አልጨነቅ አልሸበር ለነገም አልፈራም። በአንድ የመጣው ጠላት ይበተናል በሰባት ጎዳና በእስራኤል ላይ ትሟትም አይሠራም፣ ድንጋጤ ቤቱ አይገባም። እግዚአብሔር ቅጥር ሆኖታል፣ በከፍታ ያዘምረዋል።